Hello hello cashier ኮዱ ልንገርሽ፣ check ለማድረግ ነው። አስራ ሶስት አርባ ሶስት ሀያ ስምንት ሰባ ዘጠኝ
ገብቶላል። እሺ check አድርገው። አሁን
ምኑ ብሩ
ስንት ብር?
ሀምሳ ብር።
እሺ እሺ አባቴ መልካም ቀን።
ኧረ ወደ አንተ ልከው ነው መሰለኝ። ገብቶልሃል? ማናችሁም አላት እ? እ?